ጤና ይስጥልኝ Chapa።
ጤና ይስጥልኝ።
አብሮ ይስጥልኝ። ምን እንርዳዎት?
አሪፍ ስፖርት ላይ እንትን ነበር win አድርጌ withdraw ስል ወደ እናንተ ገብቶ ወደ account ወደ ቴሌብር ስልከው ሳይገባ ሊቀር ነው። deposit ማድረገው በዚህ ነበር። አሁን
ስለዛ ወጪ ነው የጠየቁት። withdraw
withdrawal ወጪ ብዬ በቴሌብር ስልከው ወደ እናንተ success ብሎ ግን ወደ እኔ አልገባም።
okay፣ እንደዛ ከሆነ ስልክ ቁጥር ልስጦትና ቴሌግራም ላይ የቆረጠበትን message ይልኩኝ።
የተቆረጠበትን ነው ይሄንን success ያለውን
የቆረጠበትን ከእንትን ይላከሎት አለው አይደለ? ከቴሌ ብር የገባሉት
አአ እሱን ይልኩልኛል። እሺ
እሺ
ዜሮ ዘጠኝ ስልሳ
ዜሮ ዜሮ ዘጠኝ ስልሳ
ሰባ ሁለት
እ እ እ ዜሮ ዘጠኝ ስልሳ
ሰባ ሁለት
ይቅርታ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አስራ ሁለት አርባ ሁለት አርባ ሁለት አርባ ሁለት አርባ ሁለት እሺ
ከዛ እንደገና ሰባ ሁለት ሰባ ሁለት እሺ ልንገርሽ አንዴ ዜሮ ዘ- ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት በዚህ ያች screenshot አድርጌ መ- መላክ ማለት ነው። እሺ
እናመሰግናለን።